ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን።
ሄሎ ሰላም ጤና ይስጥልን። አባድር አዎ፣ እንዴት ዋልሽ? የኔ እመቤት ደህና እግዚአብሔር ይመስገን።
እግዚአብሔር ይመስገን። ዊንታ እባላለሁ ከ We Plus Solution ነበር የደወልኩልሽ። ስልክሽን ከኢንተርኔት ላይ ነበር ያገኘሁት።
እሺ We Plus Solution ሀምሳ መተግበሪያዎቹን ይዞ ወደ ገበያ የመጣ አንድ application ሲሆን አንቺም አገልግሎትሽን register በማድረግ advert እንድታደርጊ እንድታስተዋውቂ በነጻ ጋብዘንሻል።
እ፣ አልገባኝም።
like እንደ ጂጂ ታውቂያቸዋለሽ?
አላውቃቸውም።
እሺ ይሄ መተግበሪያ ነው፣ application ነው የምታወርዱ ከ Play Store ላይ እና register አድርገሽ እም፣ አባድር ሞሮኮ አይደለ?
አዎ እሱን register አድርገሽ advert እንድታደርጊ እንድታስተዋውቂና ለብዙ ተደራሽ እንድትሆኚ ነው።
እም፣ እሺ
okay ፈቃደኛ ነሽ?
አዎ።
እሺ ስለዚህ link ልላክልሽ።
አልችልበትማ እኔ okay ማለት የት አቅ- እሺ አካባቢሽን ንገሪኝ ቦታ።
እኔ እንትን ነኝ ቱሉ ዲምቱ አርሴማ አደባባይ ጋር okay እዛ ነሽ። ስለዚህ በቃ እኔ መልሼ ወይ ደውልልሽና አንቺ ትልኪልኝና እኔ ሪ- እንትን አድርጌ ልክልሻለሁኝ።
እሺ እሺ በጣም አመሰግናለሁ። መልካም ቀን እሺ።
ይሁንልሽ።
አሜን